hello አቤት
አሁን የደወልኩ ልጅ ነኝ።
ስምህን ንገረኝ።
ዝናቡ አወቀ።
እ?
ዝናቡ አወቀ።
ዝናቡ
አወቀ
ዝናቡ አወቀ። እሺ
ጂን አስራ ስምንት ሁለት ሺ ሀያ አራት የተረከብኩበት ዜሮ ዘጠኝ ስልክ ቁጥር ንገረኝ። ያንተ ዜሮ ስልክ ዘጠኝ ቁጥር ሀያ ስድ- ሀያ ስድስት ሀያ ሶስት ነው። እህ ሀያ ስድስት ሀያ ስድስት
እሺ እሺ ሀያ ስድስት ሰማንያ ሁለት ዜሮ ሰባት
ሰማንያ ሁለት ዜሮ ሰባት ሀያ
እሺ እ ምዕራብ ጎጃም ነው ጎንደር ነበር ያልከኝ።
እ፣ ምዕራብ ጎንደር
እሺ እሺ አሁን ንገረኝ።
ስልኩ ነው።
አይ እ፣
ቅሬታህን ንገረኝ አሁን።
ቀሪ ጫጩት ነበረ እና እንዴት ሳታሟሉን መጣችሁ እንላቸው የሞተ ምናምንም አለ ጠረፍ ላይ ስለሆናችሁ አነሰነ እንጂ እኛ አሟልተን ይዘን ነው መጥተን የምትለው አንተ?
ቀሪ ነው የሞተም አለ ነው የምትለኝ።
ቀሪ ነው የሞተውን አላ አስታውቅ ያለው ግን ምንም ያዊ ነገር የለም ቀሪውን ነው እንጂ ያልዳ እጅ ያልደረሰውን
መቼ ነበር ያዘዝከው?
ያዘዝኩት ሰኔ ውስጥ ነው ያዘዝኩት ሰኔ ውስጥ ነው እ፣ የ- የደረሰኝ ሐምሌ አስራ ስምንት ነው በፈረንጆች ማለት ነው ቀኑን ቀኑን ትክክለኛ ቀኑን ቀኑን እዛ ላይ አይተህ ንገረኛ።
አዎ አስራ ስምንት ጁን ሁለት ሺህ አራት ይላል።
አስራ ስምንት
አዎ ጁን ሁለት ሺህ አራት ይላል።
እሺ ዲኦ የሚል ዲኦ ቁጥር አለ አይደለ? እሱ ላይ
ዲ ዲ አይ ኤስ ዲፖዚት ነው የሚለው ዲፖ-
ዲፖ ዲፖ
ዲስፖዎች ነው ምናምን እ የሚል የለም
ምን የሚል ከታች ማለት ነው። ከታች ከታች ገጽ ዲኦ አንድ ላይ- የሚል የለም?
ገጽ- ዲኦ ነበር ዴሊቨሪ ኦርደር የሚል የለም?
ዲሊቨሪ ዴት የሚለው ነው።
አዎ
እሱ ላይ አልጻፉበትም።
የለም።
ከሱ በሶስት አ፣ እሱ ላይ የለም።
ስንት ነው? ስንት ነበር
ቀሪው ስንት ነበር የቀረበህ?
አስር እም፣
ቀሪ አስር አስር አስር ጨርሰህ ፍሬ ነው አዎ
ፈርመሃል። ቀሪ አለኝ ብለህ ፈርመሃል አይደለ?
አዎ ፈርሜያለሁ። እዚህ ያለውን ቀሪውንም ይዣለሁ።
እሺ እሺ፣ አመሰግናለሁ። አካል አሳልፍልሃለሁ። መልካም